ስለው
ቴክስት ነው የምደውልልዎት።
ምን አልሽኝ?
ከኢቴ አንድ ሰባት ይዘው ነበር የበረራ ከጎባ ወደ አዲስ አበባ።
እሺ እሺ ቴሌግራም ላይ ይሄ ስልክ አካውንት የለውም እያለኝ ነው። በምን ላክልዎት?
አይ አለው እ ኩራ ኩራ ነው የሚለው ኪዩ አር ኤ ፕላስ ሁለት ሀምሳ አንድ አድርገሽ ነው የምትሞክሪ።
አዎ እንደሱ አድርጌ ስሞክረው ዲስ ሰላሳ ሁለት ሀምሳ አንድ ቴሌግራም ይላል። አዎ።
ከዛ ዘጠኝ ሀያ አንድ ሰባ አምስት ሀያ ሰባ አድርገሽ okay ኩራ ሌላ ኩራ ሁለት ሺህ አራት ነው የሚለው እሺ እንገሩኝ ስልኩን ድጋሚ ዜሮ ዘጠኝ
ዜሮ plus ሁለት ሀምሳ አንድ አ፣ እሺ ዘጠኝ ዘጠኝ ሀያ አንድ እሺ
ሰባ አምስት ሀያ ሰባ ሰባ አምስት ሀያ ሰባ ሰባ አባ አዎ እኮ አሁን እያወሩኝ ያለው ስልክ ማለት ነው።
አዎ አዎ አዎ ግን የለም ነው የሚለው ወይ ሌላ እ ያንቺን የቴሌግራም እ ቁጥርሽን ላኪልኝ እኔ ሀይል ይሻል
እሺ እሺ user name ሁሉ ነገር አዎ ወይ ንገሪኝ አሁን መንገድም ትችያለሽ እሺ
ዜሮ ዘጠኝ እሺ አንድ ጊዜ
ሰላም ነው የለኝም
አርባ አራት
ዜሮ ዘጠኝ አርባ አራት ሀምሳ አራት
ሀምሳ አራት ስልሳ ሀያ ሁለት
ስልሳ ሀያ ሁለት አዎ በቃ አሁን ሀይል ይሻል እሺ እሺ